hello ጤና ይስጥልን በስሜት
ካርድ ዘገርኝና አሁን ደውዬ ነበር አውርቼ።
እሺ እሺ እሺ ምን ነበር አባ
እንደ withdraw ብዬ ነበር። አሁን ስልክ ቁጥር እሺ ንገረኝ ስልክህን
አሁን የሰጠው ዜሮ ዘጠኝ
ሰላሳ አራት ሰላሳ አራት ሀምሳ አንድ ሀምሳ አንድ ሀምሳ ሁለት ሀምሳ ሶስት
ስንት ብር ነበረ
ሶስት ጊዜ አስር አስር ሺህ ብር አንድ ጊዜ ስምንት ሺህ ብር
ትናንትና ነው ኧረ አሁን ከሰላሳ አርባ ደቂቃ በፊት እሺ አሁን እንዳለ check አድርጋቸው ገብቶልሃል እሺ
አሁን ነበር አዎ withdraw ነው ያደረግከው አይደል ውስድ አሁን
ወደ ቴዎድሮስ መስፍን አንድ አዎ።
ሺህ አርባ ሶስት ሀያ አምስት ሰላሳ ስምንት ሀምሳ ሶስት ስልሳ ስድስት አዎ።
በቃ ወደዛ ገብቶልሃል እሺ አሁን ነው አንተ ገቢ ያደረገው ወይስ አዎ ገብ- አሁን ነው የገባው
እሺ እሺ ብረና እሺ